እስክትደርስ ይማበላል የምትወደውን ሄሎ
አቤት አቤት ጤና ይስጥልን ጉዳይ እሱ ይማበላል የምትወደውን
ስራ ፈልጌ ነበር።
የምን ባለሙያ ነው
ኮንስትራክሽን
ምናምን
ኮንስትራክሽን ፊኒሽንግ
ከዚህ ቀደም ጉዳይ ተመዝግበዋል እንዴ ደውለው እ እ
ጉዳይ ተመዝግበዋል ደውለውልን
ምን አልሽኝ? አይተው ጉዳይ ኦን ተመዝግበው ያውቃሉ ወይ ከዚህ ቀደም አራት ተመዘገቡ ይላል
ማንነት ስሞትን
እ ስሞትን ማለበል ይታያል
ይታያል ማ
ሙሉ ሰው
እሺ ስልክ ቁጥሮትን ንገረኝ ዜሮ ዘጠኝ
እሰማለሁ።
ስልክ ቁጥሮትን ንገረኝ
ቁጥሩ ይሄ ራሱ ነው።
ዜሮ ዘጠኝ ንገረኝ hello
አቤት
የት አካባቢ ነው
እኔ ወደ እንትን ወደ መሳሪያው ቁጠቤ
እሺ ኮንስትራክሽን ልምድ አለዎት
የኮንስትራክሽን አዎ ምን ያህል ጊዜ ልምድ አለዎት ምን ያህል ጊዜ ልምድ አለዎት
እንትን ጊዜ ልምድ አለዎት ናርሺ ምን ያህል ጊዜ ልምድ አለዎት አይሰማም ይቅር
ሶስት አመት
እሺ ስለ ጉዳይ ኦን መረጃ ማን ነበር የነገሩት
እም፣ ሰው ነበር የላከልኝ ሌላ ጊዜ የሚጠረው ነው ስለ መኖሪያ ቤት ምናምን የሚሰሩ ልጆች
እድሜው ስንት ነው
የኔ
እ
ሀያ አራት
መልካም ሙሉ መረጃዎችን ተቀብያለሁ ነገር ግን ወደ ስራ ገበያው ሙሉ መረጃዎችን ተቀብያለሁ ነገር ግን ወደ ስራ ገበያው ለመግባት ግዴታ በአካል ቢሮ መጥተው መመዝገብ ስላለቦት ለቀጠሮ እኛ እንደውልሎታለን እ፣ በተጨማሪም ቴሌግራም ቻናል አለ ቴሌግራም ይጠቀማል አጠቀማለሁ
ስለዚህ link ልክሎትና በዛ ቁጥር ገብተው ስራዎችን post ስናደርግ አይተው መስራት የሚችሏቸው ከሆነ በአካል መጥተው እንዲመዘገቡ እናደርጋለን ማለት ነው።
እሺ ወደ ቴሌግራም እሺ ቢል እሺ